ጨለማን ቸገረኝ ቀጣኝ በቁሜ ቀበረኝ ለክፉ ቀን ያልኩትን ነበር አይዞህ አለው እያለኝ ከልብ ወዳጄ ሲመስለኝ እርሱን እያሳየ ገደለኝ ገደለኝ ገደለኝ ገደለኝ ገደለኝ ሰው ሰው ሰው ሰው ሰው አመለው ብዙ ነው። ሰው ሰው ሰው ሰው ሰው መልኩ ለየት ነው። ሰው እኮ ሰው እኮ ይለያያል እኮ ሰው እኮ ሰው እኮ ይቸግራል እኮ አወይ ሰው ማለት አወይ አወይ ገደለኝ በደርሶ አወይ አልነበርኩ ለሱ አወይ ሰው ማለት አወይ አወይ ገደለኝ በጥርሱ አወይ አልነበርኩ ለሱ ከሚናደብ እባብ መርዝ ከሚረጨው መጠንቀቅ ከምላት ሰውን ከሚያጋጨው መልኬን በመስታወት ማናሳየኝ ድሮ የኔን ልክ ያሳየኝ ማጣን ነው ዘንድሮ አይ ዘንድሮ ዋ ዘንድሮ አይ ዘንድሮ ወይ ዘንድሮ ሰውና ሰው ተሸካክሮ አይ ዘንድሮ ዋ ዘንድሮ አይ ዘንድሮ ወይ ዘንድሮ ሰውና ሰው ተሸካክሮ መስሎ ማደር ከበደኝ ከሰው መኖር በረደኝ ፈጀኝ እንደ እሳትነት ደደኝ የሷ በሉ ቸገረኝ ግራ አጋባኝ እኔስ መረረኝ እሱን እያሳየ ቀበረኝ ቀበረኝ ቀበረኝ ቀበረኝ ቀበረኝ ሰው ሰው ሰው ሰው ሰው አመሎ ብዙ ነው ሰው ሰው ሰው ሰው ሰው መልኮ ለየት ነው ሰው እኮ ሰው እኮ ይለያያል እኮ ሰው እኮ ሰው እኮ ይቸግራል እኮ ሰው ሰው